હેલો તરફ ሄሎ
hello አይሰማም?
ይሰማል ይባል እግዚአብሔር ይመስገን።
ቃሪያ ብዙ አልመጣልኝም። በጣም ብዙ ቀን ሆነው
ትላንትና ደውለውልን ነበር።
አልደወልም። አይ እናንተ ደውላችሁ ቀረ ብላችሁ ነበር ራሳችሁ
መቼ?
ጆ ትላንት?
የ coffee ጎሮ ከ- አይ ትናንት አይደለም ሶስት ቀን አራት ቀን በፊት ቀኑ እነግርሻለሁ ካስፈለገ። ሌሎች order ኦች መጥተውልኛል ትናንትም ከትናንት ወዲያ ግን I think ከአምስት ቀን ከስድስት ቀን በፊት order አልነበራችሁ እንትን አልነበረ stock አልነበረም ብሎ የቀረ ቃሪያ ነበረ እስካሁን አልመጣም።
አ። እስኪ ስልክዎትን ይንገሩኝ።
ዜሮ ዘጠኝ አስራ አንድ እሺ ሰላሳ ዘጠኝ ዜሮ ዜሮ ሀምሳ ስድስት
ሰላሳ ዘጠኝ ዜሮ ዜሮ ሀምሳ ስድስት ሀምሳ ስድስት አዎ
እሺ አንዴ
አመጣሽ መቅደስ ግን ስልክሽን አምጪማ ችብችብ ጭመቀ
ጭ- በአምላክ ነው አይደለ?
ታውቀዋለች ነው ነገሮች
እ፣ hello አቤት የሰማው እሺ እ፣ ለነገ ላስገባለሁት። ያው ሰሞኑን አልነበረም product ኡና እሺ ለዛ- አሁን ሌላ order እያዘዝኩ ስለሆነ አንድ ላይ አስገብኝ ይገባል በቃ እሺ፣ እሺ ለነገ አስገባለሁ።
ላታሽ እና በጣም እያመሹ ነው እየመጡ ያሉት በፊት ጠዋት አይደል?
ትመጡ ነበረ
OK ስለዚህ ባለፈው አሁን በጊዜ ፊኒሽ ተመጥሮ እንዲደርሱ ነበረ እሺ እሺ በጊዜ እንዲደርሱ እናደርጋለን። አጠቃላይ የግሩፑ ሰባት ኪሎ ነው።
እ፣ እንኳን ካላየው ግሩፕ ላይ አላውቀውም ግን ኦልስ ያልመጣ የተወሰነ ቀን ይሆነዋል አይደል?
አዎ ኧረ፣ አዎ አንድ ላይ የታዘዙ እባ- ኦርደር ነበሩት አራት አምስት ኦርደር እሱ ነው የቀረው የነበረው በአምላክ ተስፋዬና ሰለሞን ነው ያሉት አይደል? መስቶ አዎ አዎ አዎ ሎኬሽን የት ነበር ያሉት?
ጆይ ኮፊ ጎሮ
ወደ ጎሮ። እሺ፣ እሺ ለነገ አጠብቋል። እሺ መልካም ምሽት።
እሺ